ሄሎ ሄሎ እሺ፣ ዋሽንግተን የሕክምና ማዕከል ምን ልታዘዝ?
እንትን CT scan ውጤት ነበረን አልደረሰኝም።
እሺ፣ ስልክ በቴሌግራም።
ነበሩት እሺ ስልክ ቁጥር የ MRI ክፍል ብዬ ነው እኛ ውጤቱን ስለማየት ስለማንችል እሺ፣ አዚ- system ዜሮ ዘጠኝ እሺ።
ሰማንያ ስምንት
እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ ልደውል በዚህ አዎ ደውሎላቸው እሺ